ሄደው መሰረት ላይ መልስ ታዘዝ hello አሁን ደውዬልሽ ነበር cancel አድርግ ብሎኛል customer ብዬ
order ነበሩን ትነግረኛለህ?
እሺ ሰባ አምስት ሀምሳ አራት አስራ ስድስት
ሀምሳ አራት አስራ ስድስት ለማን ነው ያሳወቅከው? እሺ እኔ አሁን ሀምሳ አራት በዚህ አስራ ስልክ ደውዬ- በዚህ ስልክ ደውዬ ነበር ያሳወኩት።
እሺ እሺ ስምህ ማን ነው ሮቤል
እ ሮቤል
ሮቤል ይኸውልህ አሳውቃለሃለች ግን አስር ደቂቃ መጠበቅ ግዴታ አለብን እሺ
cancel ይሆናል።
አይ እሱን አናውቅም የሚመልሱልን መልስ እንነግርሃለን እሺ
እሺ ደውዬ አይ እሺ አሳውቃለሁ ብቻ ትደውልልሃለች እሺ እሺ እሺ ሮቤል ትደውላለች